Hello ጤና ይስጥልኝ ሰላም እንዴት ነህ?
ከትላንት ወዲያ አምስት መቶ ብር ቤቴ ላይ ልኬ ነበረ እሺ እና ወደ ቴሌብር ስልክ አልገባልኝም ግን ብሩን ቆጥሬለታለሁ እሺ ስልክህን ትነግረኛለህ?
ሰላሳ ስምንት ሰላሳ ሶስት
Okay አሁን የደወልክበት ስልክ ነው?
አዎ
አምስት መቶ ብር ነው አይደለ?
አዎ አምስት መቶ ብር
እሺ ብዙ ጊዜ ነው ስድስቴ ምናምን ነው አይደለ እንትን ያልከው?
አዎ እኔ ከዛ አልቆረጠም አዎ እንዳለ እንትን ነው እሺ Failed ነው ያለው አዎ አንዱ ግን Failed Pending አንዱ ግን pending እያለ ነው አሁን አዎ Screenshot Pending ነው።
አድርጌ ለሳንቲም እልክላቸዋለሁ ይገባል አሉ እሺ እስከ ነገ ድረስ brother ምን ነው የምልክላቸው?
እስከ ነገ ድረስ ይገባል አሉ pending የሚለውን እልክላቸዋለሁ አሁን እሺ እሺ እሺ እሺ እሺ መልካም እሺ እናመሰግናለን።
እሺ እሺ አሉ።